እንደዛ ነቃላለ እንዴ? hello hello hello፣ ሰላም ነው።
ጤና ይስጥልኝ ሀሚድ ነኝ። ምን ልርዳህ?
ቤስቲቪ ፋንታሲ ላይ አዎ አዎ እና ገንዘብ አልገባልኝም። ሰባተኛ ወጥቼ ነበረ ቀጥ ባለፈው ሳምንት።
okay። ሰባተኛ ወጥተህ አዎ፣ ስምህም ማን ልበል?
በሸነና በሻ በሸነና
ይቅርታ spelling ኡን ንገረኝ እሺ ወይ
ዲ
ዲ
ኢ ኢ ኤስ ኤስ ኤች እሺ ኢ እሺ ኤን ኤን አዎ ኢ ኦ ደሸኑ E በሸነና ደሸነ okay በሸነና አልመጣልህ እ፣ አይ እ፣ ልመዘግበው ብዬ ነው እ፣ ሪፖርትም እ፣ ላደርግ ስለምችል እና አልተከፈለኝም ነው የሳምንቱ ነው አዎ የሳምንቱ አልመጣልኝም።
እሺ በቃ አሳውቃቸዋለሁ እሺ እዛው ግን የፋንታሲ ቴሌግራም ላይ መጠየቅ ትችላለህ እዛው ላይ ጠይቅ- ጠይቄያቸው ነበር ደውሎልኝ ነበረ እና okay አዎ ሰማንያ ስምንት ዜሮ አራት ደውሏል
okay እሺ በቃ አሳውቅ አሳውቄ አሳውቃ እንደገና መልሼ እነግርሃለሁ